ሄሎ ሄሎ አቤት ሰላም አሰገደች አቤት ከችፕችፕ ነው የምደውልልዎት እሺ ዛሬ order አድርገው እየመጣልዎት ነበረ እ እና በጊዜ ነው የሚወጡት መሰለኝ እርስዎ ግን እየደረሱ ስለሆነ ሀያ ሁለት እየደረሱ ስለሆነ ትንሽ ይታገሷቸው
ይኸውልሽ እኛ service ስለሚያመልጠን ማለት ነው እ፣ እስከ አስር ተኩል ልናገስ እንችላለን ከዛ በኋላ ከአስር ግን ተኩል ፊርማ እንኳን ይደርሳሉ ይደርሳሉ እስከ አስር ተኩል ነው እንዳልኩሽ እስከ ዘጠኝ ተኩል ማለቴ ነው እስከ በቃ ዘጠኝ አስር ተኩል ሰዓት አዎ አስር ሰዓት እንትናችን ይነሳል ሰርቪሱ ይነሳል አዎ እኮ አሁን ደርሷል already ኡራኤል አካባቢ ስለሆኑ እም።
ትንሽ ይታገሷቸው መንገድ ስለተዘጋጋ ነው ለዛ ነው እስኪ መጣሽ ግን ያው አስር ሰዓት ግ- ቀጥታ በቃ ቢሮ ተዘግቶ የምንወጣበት ሰዓት ነው አይ እስከዛ አይቆዩም ትንሽ ይጠብቋቸው እሺ እሺ ማምቀት